hello ጤና ይስጥልን bet bet hello ብር ብር ውስጥ deposit አድርገን እምቢ ብሎ ነው።
ምን ምን
ብር deposit አድርገን እሺ
እምቢ ብሎ ነው ማለት እንዲህ ብሎ ነው እ ማለት deposit እናደርገው ብሩ አልገባም እና ላዩ ላይ የነበረውንም ሰላሳ ብር ወስ- ወሰደብን።
እኮ message ኡ ላክልና
እኮ በቴሌግራም ላይ ይልከናል በቃ ከላክ ችግር የለውም እናሳውቃለን ማነው ስምክ
እኮ ትላንት ትላንት ከዚህ በኩል ልከን ነው እንጂ ግን ምንም ያየነው ነገር የለም።
እስቲ እ፣ እሺ አንዴ ጠብቀኝ መስመር ላይ ጠብቀኝ እሺ
hello
hello hello እሺ
with deposit አድርገን አልገባም
አልገባም። ትላንትና ነበር በቴሌግራም ላኩ ብለውን ልከናል። ምንም ያየነው እና ው- ላዩ ላይ የነበረው ሰላሳ ብር እንኳን እንትን አላለም በዚህ በደወሉበት ቁጥር ነው አይደለም።
የ bet ስሬ ቁጥሩን ይንገሩኝ እሺ እሺ ዜሮ ዘጠኝ ሰላሳ አራት እሺ
ዜሮ ዘጠኝ አርባ ስድስት ሰላሳ አራት ዜሮ ዘጠኝ አርባ ስድስት ሰላሳ አራት ሰባ ሁለት ሰባ ሁለት
መቼ ነበረ ትላንትና
ስንት ብር ነው
አርባ አራት ብር
አርባ አራት ብር
አ
ዲፖዚት ነው አይደለ
አ
በቻፓ ነው በሳንቲም በጫፓ hello
እሺ አንዴ እያየሁልህ ነው እሺ
ካርድ እያለቀብን በቃ እሺ እሺ ወይም መልሰው ይደውላል ቆይተው check እናድርገውና
ያው እንጠብቃለን
እስቲ የቴሌግራም ስም ንገሩን ቴሌግራም ላይ
እሺ እስ- እ፣ ሐሰን
ሀሰን ነው የሚለው አ
ሀሰን ማን
ሐሰን ማን ነው?
እ?
በቁጥር ልንገርህና ታገኘዋለህ እኮ በአሁኑ በዚሁ ቁጥር ነው በአሁኑ በነገርኩህ ቁጥር ስላላገኘሁት ነው አ የጠየኩህ። አይ በእሱ ቁጥር ስላላገኘሁት ነው የጠየቅኩህ
እኮ ሐሰን
ቴሌብር ነው አይደል የሞከሩት
አዎ
እሺ ለቻፓ አሳውቁለታለሁ ለቻፓ ደውለው ነበር እንዴ
አልደወሉም።
ስልክ ልስጦትና እርሶም ደውሉላቸው እሺ
እሺ እንሂድ።
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት
ሁለት ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት ጻፈዋል። ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ